ኦሾ ተቃዋሚ ይህም ወንበር ለማኝ አዲስ ባላቅሙ ዋዳ ያም ያረጃ ፈጃ አስቀድሞ የከዳ አቅም ጉልበት የለሽ የማይሠራ ፋይዳ ልቡ በተበላበት በፈረንጅ ቡዳ እሰየም ተባለ ነጋሶ ጊዳዳ የነበር በሽታ ዘረኛና ባንዳ ኮሾ ተቃዋሚ የጓያውን ኩቶ ተደራደርኩላል ተጫንኩ ማለት ትቶ ለቆታ ቀልቀሎ ቀልቀሎ ስልቻ ስልቻ ለቆታ ለቆታ ቀልቀሎ ቀድሞም ገባ ኋላ ማ ከማ ተሽሎ በአዛዥና ታዛዥ ኩርኩም ተቀብሎ በገዥና ተገዥ ሰጥ ለጥ ተብሎ ከሰጋር በቅሎ ላይ ጉብ እንዳለው ጌታ አሽከር ጥላ አስይዞ እንደሚያንገላታ ይህን ነው መደራደር መለወጥ ፊርማ ድል በድል ሆን ያሉን ምስጢረ በርጩማ አንዱ ከአንዱ አይሻል ምድረ ዱልም ዶማ ድፍ መከራ አጽዳቂ ገብቶ ከፓርላማ ለአምባገነን ገዢ አውጭ ሬሳ በላ ከመሆን በስተቀር ደጋፊ ከለላ በህትመቱ ማዕከል ዜና ማሰራጫው በንጥረ ነገሩ የገንዘብ ማመንጫው በወታደሩ ኃይል በእስር ቤቶቹ ቁልፍ እንኳንስ ሊመክር በደጃፉ ሊያልፍ እንዳይሆን ተስማምቶ እጁና እግሩን ሰጥቶ ተፈራረምኩ ይላል በቅምጥ አበባ ኮሾ ተቃዋሚ ሆኖ ውጤት አልባ የምን ስምምነት ምንሊት ድርድር በአይን ማይታይ በእጅ ማይዳሰስ የበርጩማው ሚስጥር ጎስቋላው ገበሬ ቢያስብ ቢያሰላስል በባቄላ ባተር ቢሰበስብ ቢያፍስ ቢቋጥር ቢፈታ የአገሬ ላባደር የሞተው ተነስቶ የአልበርት አንስታይን ዳግም ቢመራመር በፈጠረው ስሌት የበርጩማው ጉዳይ ቢደመር ወያኔ ቢቀነስ ከኛኔ ቢባዛ በርጩማ ቢካፈል ፓርላማ በአራቱም የሂሳብ መሠረት ስሌቱ ኮሾ ተቃዋሚ መንበርከክ ማጎንበስ አልቦ ነው ውጤቱ። አንተ የአገሬ ሰው እምብኝን ተጣራ ግራዋና ከሴ ለውጥ የለው መራራ ለቆታ ቀልቀሎ ስልቻ ስልቻ ለቆታ ቀልቀሎ ቀድሞም ገባ ኋላ ማከማ ተሽሎ በግፍ ከጨቀየ በእብሪት ካበጠ እስከ አፍጢሙ ድረስ በነፍጥ ከናጠጠ አዛውንት ወጣቱን ሕፃናት ከዋጠ ጉርሻ ከተጋራ ከተጨባበጠ አፍቅሮ እጁን ሰጥቶ ከጠላት ቤት ገብቶ ካየለው ጋር ቅቦ አብሮ ከበየነ ክደቱን ታቅፎ ጉምን ካዘገነ አንተ ያገሬ ሰው የጅሬት ወንዜ ደምህን ባሞትህ ለውሰ እንዳዋዜ ደምህን በደምህ አጠቃቅሰ ብላ አማራጭ የለም ከአመፅ ሌላ። አዎ መራራ ነው አንገት የሚያስቀላ ቀልቀሎ ስልቻ ስልቻ ለቆታ ቋንቋው ቢቀያየር የሰው ጋጋታ ቋቱ ጠብ ላይል ችግሩን ላይፈታ የኮሾው ኮሾማ የጓያውን ኩቶ ደጅ ሲጠና ከርሞ ቤተ መንግሥት ገብቶ ይጎነጫል ውስኪ ይዞ ቆርጣል ጮማ ሰብናውን ሽጦ ለስንጥቅ በርጩማ አንተ ያገሬ ሰው አይን ያለ ተመልከት ጆሮ ያለ ስማ በኢትዮጵያ ጎራ በኢትዮጵያ ማማ ኮሾን ተቃዋሚ ገርፈ በበሳማ አስተፋው ባመጽህ የጠጣውን እስኪ የበላውን ጮማ አንተ የአገሬ ሰው የጀረት የወንዜ ደምህን ባሞትህ ለውሰ እንዳዋዜ ደምህን በደምህ አጠቃቅሰ ብላ አማራጭ የለም ከአመፅ ሌላ። አዎ መራራ ነው አንገት የሚያስቀላ ቀልቀሎ ስልቻ ስልቻ ለቆታ ቋንቋው በቃይሩ የሰዎች ጋጋታ ቋቱ ጠብ ላይል ችግሩን ላይፈታ የኮሾ ኮሸማ የጓያውን ኩቶ ደጅ ሲጠና ከርሞ ቤተ መንግሥት ገብቶ ይጎነጫሉ እስኪ ይዞ ይቆርጣል ጮማ ስብናውን ሽጦ ለስንጥቅ በርጩማ ኮሾ ተቃዋሚ
Thank you.